hello አቤት ካቡ ነው ካቡ ካቡ chicken and burger አዎ ከቢዩ delivery ነበር የምደውልልሽ
ሄሎ
ሄሎ
አቤት አቤት
ካ- እ፣ ካቡ ነው አይደለ ከቢዩ ነበር የምደውለው እሺ በ order number ሰማንያ ስድስት አራት ሰማንያ ስድስት order ኣችሁ ነው አይደለ double burger እና ካቡ extra special burger በ order number ሰማንያ ስድስት ሀምሳ አራት ሰማንያ ስድስት double አዎ፣ በርገር ካቡ አንድ እና ካቡ extra special burger አንድ አዎ
አልደረሰም ብሎኝ ነበር driver ኡ አዎ ማለት መብራት ጠፍቶ እየሰራ እንዳለ ትንሽ ጠበቅ ጠብቀን ብለን ነው ስለነበረ ነው ስለዚህ ይቆያል ትንሽ ይጠብቅ
ምን ያህል ደቂቃ ከዚህ በኋላ ማለት መብራት ጠፍቶብን ነው አሁን ነበር ስታር አይደለም እም፣ መብራት ጠፍቷል አዎ በቃ እንደዛ ከሆነ ይቆይባችኋል ማለት በትክክል አይቀን ያህል ደቂቃ ይቆያል የምትለኝ ደቂቃ አለ
እም፣ እንደሱ ማለት አንችልም ነው ስለዚህ መብራት already ጀምራችሁታል already መስራት
but ጋውን ገና እንትን ያለው ሌሎች ነገሮች ስለዚህ አልተጀመረም አዎ ማለት ተጀምሯል ግን አይደለም እሺ እንደዛ ከሆነ በቃ cancel አድርጉት እሺ ካንስል አድርጉት ይሻላል አዎ እሺ ካንስል አድርጉት እሺ